ሄሎ ጤና ይስጥልኝ። ቪዛ ኢትዮጵያ የደነኝ ባኩት የምልርዳው እንዴት ሆናችሁ?
እግዚአብሔር ይመስገን።
እናት ኦክሲጅን ተቸግሬ ነበር።
ምን አለ ለመኛች ኦክሲጅን ኦክሲጅን ኦክሲጅን ኦክስጅን። እሺ ቪዛ አይዲዎትን ይንገሩ።
እ ቪጂ አይዲ ወይም ደግሞ ኮድ በኤስኤምኤስ የተላከልዎት አለ አይደለም? እሱን እ ይንገሩ።
እሱን ይንገሩኝ።
አዎ
የ- የምን የምን- የምንድን ነው የምነግርህ የምነግርህ?
BGI የ- ID code ወይም ደግሞ okay ካርድ ካርዱ ነው በ SMS መልእክት የተላከልዎት የለም?
የ- በ- የተላከልኝ እስካሁን የለም።
አልደረሶትም?
እ እሺ ካለውን ፈልግልዎት።
እ ስልኩ ይቆራረጣል።
እሺ ይንገሩኝ።
ምን ልንገርሽ? ና ጀሞ ሶስት ናቲ ግሮሶሪ ናት።
እሺ ካርዱ ላይ ያለውን ቁጥር ይንገሩኝ። ካርድ ላይ ያለውን በቃ በቃ የ- ቆይ እነግርሻለሁ። ይቅርታ ትንሽ ወጣ ብያለሁ። ስገባ እነግርሻለሁ።
እሺ ይደውላል መልሽ። ይቅርታ ሌላ ምረዳት ነገር አለ?